ሄሎ ጤና ይስጥልን ቤስት ቤት ረዲች ነኝ።
ቤት ቤት ግሩ አልገባልኝም እኮ
ምን ነበር ወንድሜ? ዲፖዚት ነው ይጭራል
ትናንት ታርጌ ልትሄው ነው እኮ ኦኬ፣ ዊዝድሮ ነው
አዎ ን ንገረኝ። ዜሮ ዘጠኝ
ሀያ ሀያ
ሶስት ስልሳ ሶስት ዘጠና ሶስት ዘጠና እሺ ዘጠና ሶስት ዘጠና አንድ እሺ
ሀምሳ ሀምሳ ዘጠኝ ሀምሳ ዘጠኝ አዎ ዜሮ ዘጠኝ ሀያ ዘጠና ሶስት ዘጠና አንድ ሀምሳ ዘጠኝ ስንት ብር ነው?
ይኸው ዜሮ ዘጠኝ ሀያ እሺ
ዘጠና ሶስት እሺ ዘጠና አንድ እሺ ሀምሳ ዘጠኝ እሺ እ ብሩ ስንት ነው?
ሶስት ሺህ ሁለት መቶ ሶስት ሺ ሁለት መቶ መቼ ነው ቀኑ?
ማታ ማታ okay በቃ ይገባላል። እሺ ትንሽ ደቂቃ ጠብቀን እሺ ወንድሜ።
አሁን እኮ እንደዛ ጠብቅ አዎ ትንሽ ታገሰን እሺ። ትንሽ system እያስቸገረ ስለሆነ ነው ቻፓዎች ጋር ሳንቲሞች ጋርም ይስተካከላል እሺ።
እንዲመለስ ወደ account ኡ አድርግልኝ አዎ እንደዛ ነው የሚደረገው። እሺ መልካም ቀን። bye።
እሺ thank you እሺ አባባ